hello ጤና ይስጥልን ምሽት ቤት
hello ሰላም ጤና ይስጥልን።
ጤና ይስጥልኝ።
እሺ withdraw ለማድረግ ሞክሬ እምቢ አለኝ።
አ እየተስተካከለ ነው። እሺ አባ እ?
እየተስተካከለ ነው። እሺ ነው እሺ።
አዎ እሺ እሺ።
ለምንድን ነው የማያስገባው? የማያስገባውም እንደዛው ነው።
አዎ ለዛ ነው። አዎ
ግን አምስት ሰው ለምን ይታያል?
ሌላ hello
ወይ ግን የሚጫወት ሰው ያሳያል እኮ። hello
ሌላ ሲስተሙ ጋር ነው ትንሽ እየተስተካከለ ነው። እሺ ሲስተሙ ነው ወንድሜ። እሺ እሺ